Hello ጤና ይስጥልን ቤት ስፒክ
ሐሙስ ዕለት withdraw አርግቼ አልገባልኝ ነበር እስከ ዛሬ።
እሺ አሁን በደወልክበት ቁጥር ነው አይደለም አይደለም ሌላ ነው እሺ ንገረኝ አዎ።
ቤት ስፒክ ቁጥርን ዜሮ ዘጠኝ ሰላሳ አምስት እሺ ሰባ ሰባት እሺ
አርባ ሶስት እሺ አስራ አምስት ምን ይገስሽ ነው ሶሪ ሄሎ ወይ ቼክ እያደረኩልህ ነው አንዴ ጠብቀኝ አንድ ሺህ ሁለት መቶ ብር ነው አይደል አ እሺ check እያደረኩ
ወይይሽ ወደ ቤት ቤት account ተመልሷል እሺ አ check አድርገው ወደ ቤት ቤት account ተመልሷል
አሁን ተመልሷል አዎ check አድርገው እሺ